አክሱም አይትራይድ
ታክሲ ፈልገን ነው።
እሺ፣ ከየት መነሻችሁ የት ነው?
አክሱም ሆቴል አካባቢ።
እሺ፣ ከአክሱም ሆቴል አክሱም ሆቴል ሞባይል መንገድ- ካፌ።
መንገድ- መንገድ ተዘጋግቷል።
ተው እባክህ።
እውነት
ሮቢት ካፌ የሚለው ጋር የላችሁ?
አ- እኮ የዋይት አካባቢ አይደለ?
አይ አዎ፣ እዛ መስመር ተዋቸዋልና ሹፌሮቻችን ወደዛ ግን መንቀሳቀሳቸው ክፍት- ክፍት ነው እኮ።
አሁን ተከፍቷል።
አዎ፣ ክፍት ነው።
እስኪ- እስኪ እዛ ሌላ ልላክላችሁ ሹፌር ልላክላችሁ። እሺ፣ ልላክልህና ከ- መ- ከዮባይት ሶሬት ናቸው